ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎ
አብሬ ይስጥልን እንትን ገንዘብ እስካሁን withdraw አድርጌ አልተለቀቀልኝም።
ትናንትና ቴሌግራም ላይ ልከዋል አይደል?
ቆየው ከ አራተኛ ቀን ነው
ምን ከላኩ?
አራተኛ ቀን ነው withdraw ካረኩኝ
ቴሌግራም ላይ የላኩበትን ስልክ ይንገሩኝ።
ሰባ ሁለት ሰባ ሶስት
ሰባ ሁለት ሰባ ሶስት አርባ ስምንት እሺ ዘጠና ሁለት
ተላልፎሎታል። መልስ ስናገኝ እናሳውቆታለን።